hello ጤና ይስጥልኝ።
አቤት።
ጤና ይስጥልኝ።
እ እ hello
hello
hello
hello፣ እንዴት አደሩ?
እግዚአብሔር ይመስገን።
ከአሪፍ ቤት ነበር የምደውልልዎ። ሳምራዊት እባላለሁ።
ኬ ኬ ከአሪፍ ቤት ካርቴ እሺ
ትናንት ደውለውልን ነበር እና የሚፈልጉትን አገልግሎት አግኝተዋል?
እሺ እሺ። እስኪ የሚፈልገውን አገልግሎት አላ- አላገኘም ነበር ትናንት።